hello ጤና ይስጥልን ቤት ቤት
hello hello
እንትን agent ሆነን ነበር እናንተ ጋር እሺ አሁን ደውዬላችሁ installation ኡን አናግሬያችሁ ነበረ።
እህ
ከዛ በቴሌግራም AnyDesk የሚል አራት megabyte file ልካችሁልኝ ነበር።
okay እሺ installation ኡ ዛሬ ሊሰራልን ነው አዎ እንዲሰራልኝ ነበረ okay እሺ እና AnyDesk የምትል download አድርግ ብላ በቴሌግራም ልካልኝ ነበር።
አዎ አዎ download አድርገህ የሚመጣልህን ቁጥር ትልክልናለህ ለእኛ ማለት ነው በሱ አዎ፣ መሰረት ግን- ነው ካንተ እ download የማደርገው በ- በ- በሚ- cashier ኦቹ በሚጠቀሙበት desktop ነው ወይስ እ የም- ምንድን ነው የሚሰራልህ አሁን አሁን installation ኡ ገና ኮምፒውተር ምናምን አስገብቼ installation ኡ ነው የፈለኩት።
እሺ አንዴ መስመር ላይ ጠብቀኝ ማን ነበረ ስምክ ዮሴፍ እሺ ዮሴፍ አንዴ እሺ ሄሎ ሄሎ።
ዮሴፍ game ኡ የሚጫንበት PC ላይ ነው እሺ የምታወርደው okay እዛ ላይ ነው ማ- የማወርደው አዎ አዎ የ cashier ዎቹ PC ላይ ሲሆን እ፣ ዋናው system ኡ game ኡ እንትን የሚልበት ማለት ነው።
አዎ አዎ
okay ወይ ስለዚህ system ኡ በ desktop አገናኝቼ ነው download የማደርገው።
አዎ desktop ላይ ወይ download አድርገህ ቁጥሩ ይመጣልሃል። ቁጥሩን ትልክልናለህ፣ እኛ ከዚህ connect እናደርገዋለን ማለት ነው።
እ፣
እሺ ዮሴፍ መልካም ቀን።
እሺ።